ሄለን ሰላም ጤና ይስጥልኝ። ቤት ቤት ከእኔ ማስረዳ
አብሮ ስለሰራ ነው። እህ፣
አባቴ ምን ነበረ?
ጃክቦ ተሸንፌ ነበረ።
ምን ተሸንፌ ነበረ?
ጃክቦት እሺ
አልገባም እስካሁን።
ጃክፖት ነው።
አዎ ጃክቦት ነው።
እሺ አንድ ጠብቀኝ መስመር ላይ
እሺ ያ- እሺ እ፣ ብሩኬ እ፣ ጃክፖት አሸነፍ ያሸነፉት ይቆያል ነው ያልከው አይደለም? ሄሎ
ሄሎ እሺ ያሸነፉትን ደንበኞች check እያደረግን ስለሆነ ትንሽ የበዙ ቻ- እ፣ ደንበኞች ስለሆነ ያሸነፉት check አድርገን አንድ ላይ እንከፍላለን። እሺ ትንሽ ታገሱን አባ
ና- ና- nine PM ሶስት PM three PM ተብሎ ነበር።
አዎ አዎ ልክ ነው ተብሏል። ግን ትንሽ ጠብቁን እሺ። የ- እያጣራን ስለሆነ ነው ያሸነፉትን ደንበኞች አንድ ላይ አዎ።
ሰብስበን ስለሆነ የምንከፍለው።
እም፣ ጠብቁን እሺ። እያጣራን ስለሆነ ነው
እሺ ያ- ይከፈላል። እሺ እሺ እሺ። ስለደወልክ እናመሰግናለን። እሺ መልካም ቀን።
እሺ thank